ጤና ይስጥልኝ ፒሲ ብራ መርጃ ምክር እባክዎት የማይነግረውት
እባክዎትን እንትን ኩዌት ለመሄድ ነበረ እና በረራው ስንት ሰዓት እንደሆነ ለማወቅ ነበረ። ዛሬ አለ ወይ?
ኩዌት
ኩዌት አዎ፣
ኩዌት የት? እሺ አንድ ጊዜ አንድ ጊዜ ጠብቁኝ እያየሁት ነው።
ወዮ ማሚን ታጠብስ ነገር ሙዚ ውሪ ኡፍ ስልኪ ነው አረጣሰ ለመሄድ ዋጋ ማወቅ ፈልጌ ነው።
እ ዋጋ ማወቅ ፈልጌ ነው።
አ ዋጋ የትኬት ዋጋ
እሺ መቼ ነው መሄድ የሚፈልጉት?
እ ዛሬ ነበረ ቢረዚም ለማስረዘም ነው። ትኬት በማን እንትን ብሎ ነው በኛው የገዙት
አይ ኢትዮጵያ ኤርላይንስ ቆይነት ትንሽ ቆይ ቆይ